ጤና ይስጥልን።
ወይ እኔ ሰላም ነው ሰላም
እግዚአብሔር ይመስገን። መረጃ ልጠይቅሽ ነበረ።
እሺ ይቻላል።
እ እኔ ክፍለ ሀገር ነኝና ነገ እመጣለሁ ወደ አዲስ አበባ።
እሺ እ የሆነ ሕክምና ፈልጌ አንድ ጓደኛዬ ሳማክር ነው እናንተን የጠቆመኝና እሺ እ ዶክተር ሰለሞን አለኝ። ከዛን አሁን website ኣችን ገብቼ ሳይ branch አላችሁ መሰለኝ።
አለን። አዎ ያው ዋናው ያለው እ ሩዋንዳ ያለው ነው። ሩዋንዳ ቦሌ ሩዋንዳ።
ሩዋንዳ ያለው ነው።
አዎ ዶክተር ሰለሞን እዚህ ነው ያለው okay፣ የት ሩዋንዳ ያለው ጋር ሩዋንዳ ያለው ጋር
okay። ዶክተር ሰለሞን በእንትን case ምንድን ነው
ምን አለ?
እ በማለት ይሄ የአባላዘር በሽታ ነው
አዎ ያሉ internist ናቸው የውስጥ ደዌ ስፔሻሊስት የውስጥ ስለሆኑ ደዌ ይታያል። ችግር specialist።
የለውም። አዎ okay እ ማስያዝ እችላለሁ ወይስ ይቻላል።
ነገ ደርሳለሁና?
ነገ አዎ ነገ ከምሳ ሰዓት በኋላ እዛ ሆናለሁ።
እሺ አንድ ጊዜ ቆይ። ስም ንገረኝ፣ ሙሉ ስም
እስራኤል አቡዬ እስራኤል።
አቡዬ
አንድ ጊዜ አልተሰማኝም። ቆይ አንድ ጊዜ ቆይ። ይቅርታ ምን አልከኝ?
እስራኤል እስራኤል እሺ
አቡዬ አቡዬ እሺ ስልክ ንገረኝ።
አስራ አንድ አስራ አራት አስራ አራት ሀምሳ ስምንት ሰላሳ አምስት ሀምሳ ስምንት ሰላሳ አምስት ሰላሳ አምስት እሺ ከሰዓት ነው ያልከኝ?
አዎ ስንት ሰዓት ከሰዓት ማለት ስንት ሰዓት ልምጣ እ፣ እስከ አስራ አንድ ሰዓት ተኩል ድረስ እ፣ አለ።
አለዋ እሺ አዎ
እ፣ ፍላይቴ ስድስት ሰዓት ነው ሰባት ሰዓት ምናምን እዛ ደርሳለሁ
እሺ ሰባት ሰዓት ላይ የያዘው
ሰባት ሰዓት እ፣ ወይ ስምንት ሰዓት ላይ ያዘው ስምንት ሰዓት ያያዥልኝ
ተይዟል።
እ፣ ከዛ ማለት reception መጥቼ check ላርግ
እና አልኩኝ።
ስመጣ ስመጣ reception check ላስደርግ አዎ ቀጠሮ እየያዛል። ልክ ስትመጣ reception ቀጠሮ አለኝ ትላቸዋለህ። ካርድ አውጥተህ መግባት።
እሺ እሺ እኔ በጣም አመሰግን